ሰላም ጤና ይስጥልን። ችብችብ እባክዎ የምትመጣው ሰላም እንዴት ዋልሽ?
ሰላም አለንማ።
ኦርደር አድርጌ ነበርና ምን አሉኝ?
እቃ ኦርደር አድርጌ ነበርና በዚህ ቁጥር
አዎ እሺ
ምንድነው እዛው ላይ ለመጨመር ፈልጌ ነበረ። ኪሎ እንትን ስንል ሲስተሙን ሳው ካደረገና በአንድ ዝም ብለው አሳለፈውና መጨመር ይቻላል እንዴ? ላዩ ላይ መጨመር የሚቻል ቅድስት ኬ ነው የሚለው አይደለ? ቅድስት ኬ አዎ አዎ ምን ፕሮዳክት ሽንኩርት ቲማቲም ላይ
ኮምፕሌትድ ብሏል። ቲማቲም
አኮ የማለት ኮምፕሊት መጨመር- ብለዋል። ግን አዎ።
እዛው ላይ መጨመር ይቻላል አይቻልም።
ዘይት ሚስ የለውም ይሄን ግሩፑን ካለቀ በኋላ እርስዎ ማስተካከል አይችሉም። እዚህ እኛም ማስተካከል አንችልም። ሲስተም ጨርሶታል፣ አልቀዋል።
ኦኬ። አይ እንደዛ የሚሆን አይነት ካለ ነው።
እንደዛ እንኳ አይቻልም። ሰባት ኪሎ ነው የሚመጣሉት። በቃ እሺ፣ መልካም ቀን።
ቴንክ ዩ ኦኬ